ሰላም ጤና ይስጥልን። ችግር አብሮ ይስጥልን።
ሰላም ሰላም አለ። refund አድርገናል ተብሎ ነበር፣ ግን አልገባልኝም። CBE ብር account ይቅርታ፣ ስሙት ማን ነው?
ጥላሁን ጥላሁን።
አዎ፣
መቼ አሁን ነው refund የተደረገሎት?
በጠዋት pending ነበረ። አሁን ሳየው refund paid ይላል።
okay refund page ላይ ገብቷል ነው እንጂ እኮ አልተላከም ብሩ። እስኪ ቁጥሮትን ይንገሩኝ።
የትኛው account ነበረ?
ቁጥሮትን አይ ስልክ ቁጥሮትን order ያደረጉበት ዜሮ ዘጠኝ አስር አስር ሰላሳ ስድስት ሰላሳ ስድስት ሰላሳ አምስት አርባ ሰባት
የሽንኩርት ነው የሽንኩርትና የድንች ሁለት
አዎ የሽንኩርትና የድንች በሰላሳ ነበር አዎ
okay ይቅርታ እሺ እንድላክሎት አሁን እናሳውቅሎታለን ትንሽ ታገሱ አልተላከም እሺ እሺ እሺ